ሄሎ ሄሎ ማዘር ወዬ እንዴት ነሽ?
አለሁልሽ ወይኔ።
ስደውልለት አላነሳልኝ ጨረስኩኝና ላኩለት።
በቃ ከላክሽለት ያየዋል። በቴሌግራም አይላክሽለት በቴሌግራሙ ላኩለት። ሰራ በቃ ያየዋል ጨረስሽ?
ያየዋል።
ጨረስ አንቺ ምን ነው ምንም የምታቀፍችብኝ?
እያዝ- እያንጠራራኝ እና
ደህና ነሽ?
በቃ።
ጉንፋን ይዞሻል ወይ ነው?
አዎ በስመ አብ ይባለት እኮ ታምሜ ነው እኮ ያልኩት።
ውይ በእናትሽ እ?
ታሳዝኝ።
ኦ ታምሜ እኮ ነው ያልኩት።
ምን ሸቶሽ ነው?
እ?
ምን ሸተተሽ?
እኔ አላውቅም። ወይ አሞኝ ቅዳሜ ዕለት እኮ ባለታ እኮ አሞኝ በቃ ስራ ራሱ መስራት አቅቶኝ ውይ ሲያናደድ። ደህና አልነበርሽ እንዴ ዓርብ እ?
ዕለት? ዓርብ እ?
ዕለት ደህና አልነበርሽ?
እ፣ ወይ እኔ አማመኝ አላውቅም።
አሁን ደህና ነሽ ግን?
ደ- አሁን ደህና ነኝ እግዚአብሔር ይመስገን። አሁን ደህና ነኝ እግዚአብሔር ይመስገን። ደህና ነኝ አይዞሽ ወይኔ።
ደህና ነኝ።
በቃ ከሀያ ሲሆን እንገናኛለን።
እ፣ አ- ፎቶ ቤት እገባለሁ። ትንሽ ቀደም እንበል እሺ ፎቶ እሺ።
ቤት ልግባና ፎቶ ልነሳ። እስኪ ምን እንደማደርገው ጸጉሬንም ግራ ገብቶኛል።
ለምዶ ትንሽ ፓስፖርት ሳይዝ እ፣ እም፣ የፓስፖርት እ፣ የት አለ ፎቶ ቤት? okay እዛ እንትኑ ጋር አለ ሰብለ አዎ፣ ቤት የሆነ ጋር ቦታ አዎ እ፣ ሰብለ ቤት ጋር አዎ የሆነ ፎ- ፎቶ ተነስቼ ወይ ጧት ወስደዋለሁ ወይ አሁን ካደረሱልን በአምስት ደቂቃ ውስጥ ኧረ ያደርሳሉ።
እ፣ ካደረሱን እንትን አደርጋለሁ።
እንጠይቃቸው እና አስቸኳይ።
በቃ እሺ እንወጣለን።
ስለዚህ አስራ አንድ ሰዓት እንውጣ።
እንውጣ እሺ አስራ አንድ ሰዓት ከአምስት ምናምን እንውጣ።
ከአምስት ከአስር አዎ፣ እሺ እሺ ከአምስት እንውጣ።
ከአምስት እሺ ወይኔ ቻው።
እሺ።